ምንም ነገር hello፣ ሰላም ጤና ይስጥልን። ቤት ቤት አለ ሰላም ነው አለን አለን እ
ግብፅ ቤት ነው አ አ
እንትን ነበረ ኳስ ሶስት ጨዋታ ጉብሽ ታርሟል እንትኑ ላይ አልፏል እሺ፣ ሶስቱም አልፏል፣ ግን አላረመልህም ላንተ።
ለምን አርሞታል እሺ አልፏል ብሎም አርሞታል ግን ሀያ ብር ነው የሚለው ወዱ መቶ አርባ ሶስት መቶ አርባ ሶስት ነው ሀያ ብር እንትን ማለት ትችላለህ ነው የሚለው ሶስት ሶስቱም ታርሟል እስኪ ንገረኝ cashier code ኡን።
እ፣ ቁጥሩን ልንገርሽ አ cashier code አለው አይደል? ከስር አ ልንገርሽ አ two ሁለት እ
ሁለት ሁለት
DE ሁለት E
capital ናቸው አ አ ከዛ ሁለት መልሰሽ
ሁለት DA አልክ አይደል?
አ ከዛ ድጋሚ ሁለት ቁጥር እሺ
ከዛ A B እሺ AB
አ A B እሺ
ከዛ ሁለት ቁጥር እሺ
እ፣ D እሺ
ዜሮ እሺ
B D
BD
ቢ ሲ ቢሲ
ሰባ ሁለት እሺ
አስር እሺ
ኢ አምስት
አንዴ ደግሞ ትነግረኛለህ?
እ፣ ድጋሚ ልንገርሽ
አዎ ይሄ እንትን እያለልኝ ስላልሆነ ስላላመጣልኝ
ሁለት
እ
ሁለት ሁለት ሁለት ዲኢ
እሺ የመጀመሪያ ሁለት ነው አይደለ? ሁለት ዲኢ ሁለት ኤ ሁለት ኤ ቢ ኤቢ እሺ
ሁለት ዲ እ E ነው ከዛ ሁለት ብለሽ እ D E አልሽ ከዛ ሁለት A B አልሽ አዎ
ከዛ ሁለት ብለሽ ዲ ዲ ነው ሁለት ብዬ ዲ
ከዛ ዜሮ እሺ
ዲዲ
ዲዲ ነው አ ልቀጥል
እሺ ቆይ አንዴ አንድ ደቂቃ
እሺ
እሺ ዲዲ
ዲዲ ካልሽ በኋላ ቢሲ
ቢሲ
ከዛ ሰባ ሁለት እሺ
ኤ
ሰባ ሁለት ብሎ ኤ አለው አ እሺ አንዴ
ልቀጥልሽ ሰባ ሁለት A
አስር ዜሮ E ነው
አ አስር እ፣ E አምስት አስር E አምስት ከሰባ ሁለት ቀጥሎ A ብለሽ አስር አስር አልሽ አ
ኢ አምስት እሺ አሁንም አላመጣልኝም እና ፎቶን እሺ፣ ትልክልኛለህ አስ- እንትን ላይ
እሺ ዜ- ዜሮ ዋትስአፕ ያልኩሽ እ፣ እሺ አስር ያልኩሽ maybe ዜሮ ዜ- ማን ነው ሆኖ አስር ነው እኮ ይሄ ነገር አይ ዜሮ ነው ዜሮ ነው O የሚባል ዜሮ።
የለም እኮ አዝ- ዜሮ ናቸው አ እስኪ እንትን ላይ ላክልኝ ምን ላይ እ WhatsApp ላይ ወይ ደግሞ ፌስቡክ ላይ በምን ቁጥር እንዳከብሽ ያሳስበው WhatsApp ላይ ዜሮ ሶስት ቤቱ ዜሮ ዘጠኝ ዜሮ ሶስት
እሺ አንድ ስልክ ያዝልሽ አንድ ይቀር እሺ
ዜሮ ዘጠኝ ዜሮ
ዜሮ ዘጠኝ ዜሮ ሶስት
ዘጠኝ ዜሮ Hello ወይ ዜሮ ዘጠኝ ዜሮ ሶስት
እሺ አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ ሰባት አዎ እሺ አሁን ልላክልሽ። ምን የሚገባ እኮ ሌላ ነገር የለውም።
ሌላ የለውም። በቃ እሱን copy paste አድርገህ ላክልኝ።
እሺ እሺ፣ አሁን ገባሽ። እሺ እሺ አባት እሺ እሺ